hello ጤና ይስጥልኝ ቤት ቤት ራሄል ነኝ። በኮ የምንረዳው
የትኬት ነበረና እንድትሄድ ይፈልግ እሺ፣ cashier code ኡን ንገረኝና check አደርግልሃለሁ። cashier code ኡን ንገረኝና check ላድርግልህ።
አስራ ሶስት ሰላሳ ዘጠኝ
እሺ፣
አስራ ሶስት ሰላሳ ዘጠኝ
እሺ፣ ቆይ አንዴ sorry፣ አስራ ሶስት ሰላሳ ዘጠኝ እሺ፣
ሰላሳ ዘጠኝ እሺ፣ ሰላሳ ዘጠኝ አልኩኝ። ከዛስ ሰማንያ ሁለት ስልሳ ሶስት
እሺ ይሄ ተመላሽ የለውም፣ loss ነው። አንድ ጨዋታ ነው የወደቀው ግን አዎ፣ አንድ ጨዋታ ይወደቃለው ግን እሑዱም ትንሽ ነው። ሌላ አለ check ማድረግልክ። እሺ መልካም ቀን። እሺ